Hello, አማን.
Hello. hello
አይሰማም።
ይሰማል ይሰማል።
ከቢሮ ነው የምደውልልህ። ሰላም ነኝ እሺ ሰላም እንዴት ነሽ?
አለሁልህ። እ፣ ምንድነው order ማን ነው ያለ?
ስደውልለት cancel ነው አለኝ። ምግብ ባለ እንትን ቤት
ምን ይሄ ሬስቶራንቱ ነው እ?
ኮስሞ ቤት ነው ኮስሞ ቤት ነው።
አዎ፣ ኮስሞ ቤት ነገር ነው። ባለሱቅ ነው ከደቡብ- እንደዛ አለ።
አዎ ስደውልለት ምኑ ጋር ነው ብለው ስደውልለት location ኡ ሌላ መስሎ ነው የሚያሳየው።
እ፣ ካ- cancel ነው ትተውታል አለኝ።
ሰውታል። እሺ፣ ቆይ አንዴ አ።
check አድርጌ እደውልልሃለሁ። እሺ፣ ምንም ያሳወቁን ነገር የለም።
እሺ መልሰሽ ደውዪ ተቃራኒ እንዳይሆንብኝ ሌላም order ስለ እሺ፣ እደውልልሃለሁ አማን።